ጤና ይስጥልኝ። ኢትዮ ጥሪ ማዕከል
Hello ጤና ይስጥልኝ። ኢትዮ ጥሪ ማዕከል
እንትን ኤርፖርት እንትን አላ
ምናምን ሽሬ ወደዚህ ማለት ነው። ሽሬ ወደ አዲስ ወደ አዲስ እሺ፣ አበባ ወደ አዲስ አበባ
አ፣ ሽሬ ለመቼ ነበር የፈለጉት?
ከአንድ ወር በኋላ ከአሁኑ አንድ ወር በኋላ ሀያ ሰ- ሀያ ዘጠኝ ማለት ነው።
ከስንት ቀን በኋላ ነው? ነው ወይ ከሁለት ሳምንት ወይ አንድ ወር በኋላ ነው ያሉኝ።
ነው ስለሆኑ ልጠይቅላቸው ብዬ እሺ።
ሁለቱም እ፣ ሰቡን እንትን እንትን ስለሆነ ከሽሬ ወደ አዲስ የዛሬ ሁለት ሳምንት ነው ያሉት።
ነው። ሁለት ዓመት ሳይሆን አዎ አንድ ወር አንድ ወር። እሺ፣ እሺ። Total ዋጋ አራት ሺ ሶስት መቶ ሀያ ስምንት
አራት ሺህ ሶስት መቶ ሀያ ስምንት አዎ ሁለት ሳምንት ሲሆንም እንደዛው ነው።
እ እ
ሁለት ሳምንት ቢሆን ምን አሉኝ?
ሁለት ሳምንት ቢሆን እንደዛው ነው።
Okay፣ ከሁለት ሳምንት ደግሞ check ላድርግላችሁ። እሺ። እሺ፣ ልክ የዛሬ ሁለት ሳምንት ከሆነ ተመሳሳይ ነው price ኡ አራት ሺ ሶስት መቶ ሀያ ስምንት
እሺ፣ በረራዎች ይሄ ሶስቱም በረራ ያው ነው።
flight time ኡ ten AM ነው። check-in time ደግሞ eight thirty ላይ
የጠዋቱ ነው አዎ፣ የጠዋቱ morning
የጠዋቱ።
አዎ፣ morning ላይ አዎ።
እሺ፣
Okay፣ እሺ። ሌላ የምረዳዎት ነገር አለ?
አልደረሻ ላመሰግናለሁ።
እሺ፣ መልካም ቀን ይሁንልዎት። ስለደወሉ እናመሰግናለን።